ጤና ይስጥልኝ ለዛ ጸግሜ የባኮም ናይ ንግዱ መረጃ ልስጦ
የዚህ የእንትኑን አሁን ደውዬ ነበርና ተቋርጦ ነው።
እሺ ዌብሳይቱን ልስጥ ብለሽኝ ነበር።
የት ሀገር ነበር የጠየቁኝ? ይቅርታ የካናዳ የካናዳ።
አዎ።
እሺ አንድ መስመር ላይ የቆዩኝ።
እሺ እሺ።
መስመር ላይ ነው።
አዎ አዎ እሺ እ የስራውን ነግሮት ነበር እና እየጻፉ ነው ወይስ search ያደርጋል?
አዎ ያው እየጻፍኩ ነው። እስክሪብቶ አዘጋጅቻለሁ።
እሺ Job Bank
Job Bank አዎ እሺ dot CA
Job Bank dot CE CA A CA አዎ
Okay። የ- ይሄ የባንክ ብቻ ነው?
የስራ ነው። አይ ሙሉ ስራዎችን የሚለቁበት የስራ የሚገኝበት website ነው። ብዙ ስራ ነው ያለው። በፈ- ስሙ ነው እንጂ Job Bank ስለ ባንክ አይደለም። ስራ
okay እሺ። ለምሳሌ እዚህ ላይ ጆብ ባንክ ይገባል።
ሲኤ ዶት ሲኤ ነጥብ አለው መሀል ላይ Job Bank ብለው ነጥብ አድርገው ሲኤ ኦኬ እሺ ብለው እሺ።
search ያደርጉና እንደገቡ advanced የምትላለች filter ማድረግ ይኖርቦታል። የካናዲያንንም የእኛንም ስለሚያመጣው
advanced እሺ advanced ከዛ advanced ውስጥ ይገቡና employment group የምትላለች
እሺ።
እሷን temporary foreign workers የምትለዋ ላይ tick ያደርጋሉ።
ቴምፖራሪ ፎሬን ወርከርስ
እሺ ከዛ intended applicant የሚል ደግሞ አለ።
እሺ።
እሱ ስር ምን አልሽኝ? ምን አልሽኝ?
intended applicants የሚል አለ።
እሺ እሱ ላይ Canadians and international candidates የሚለውን tick ያደርጋሉ።
እሺ በቃ ከዛ view result ይሉታል። ብዙ የስራ አማራጮችን ያመጣለታል። እርስዎ በየስራ ውስጥ እየገቡ requirement ኡን ምን ይፈልጋል የሚለውን check እያደረጉ ከእርስዎ ከሚስማማውን apply ያሉ apply ማድረግ ይችላሉ።
እሺ እሺ ይሞክሩትና ግር ያሉት ነገር ካለ ይደውሉልን።
እሺ እሺ።
እሺ መልካም።
ስለዚህ ይሄ ጎግል ላይ ነው የማገኘው።
ጉግል ላይ አዎ፣ ጉግል ላይ ግቡና እሺ።
Job Bank dot CA ብለው search ያደርጉ።
እሺ መጀመሪያ የምትመጣሉትን click እንዳደረጉ advance እድሜ ላይ ይመጣል። ከዛ አሁን በነገርኩት step filter ያስደርጉና view result ይሉታል።
እሺ እሺ። አመሰግናለሁ።
እሺ መልካም ቀን።